hello hello አቤት፣ ሰማ ሰላም ነው?
አለሁ አለሁ እንዴት ነሽ?
አለን አለን፣ እዚህ ጉዳይ ይኸውልህ፣ ምን እንደምታደርግ ታውቃለህ? ቀጥታ በአንተ agent account ትገባና እ እ እ ብሩን የላከው ወደ ዳውሮ የሚለው ላይ ነው።
okay አዎ ስለዚህ ዳውሮ ላይ ሳይሆን መላክ ያለብን እንትን ላይ ነው፣ የሳሙኤል አንድ የሚለው ላይ ነው።
okay ሳሙኤል አንድ የሚለው ላይ ነው።
አዎ አዎ። ስለዚህ አንተ በ agent account login አድርግና
አዎ withdrawal አድርገው ሁለት ሺህ ብሩን
እሺ አሁን agent account ላይ ነኝ። ኤ ከ- ወ- ወዴት ነው withdraw ማደርገው? search user ላይ ምንድን ነው የምጽፈው?
አይ ምንም አትጽፍም። ይኸውልህ በ agent account login ታደርጋለህ አይደለ?
አዎ ከዛ user ላይ ስትገባ የብር ምልክት ሆኖ የሚያሳይ አለ አይደለ? የ shop ን ስምና የ cashier ን ስም ያመጣዋል።
okay ገ- ልክ እንደገባው ነው።
አዎ ልክ አሁን ገብተህ በተመሳሳይ መንገድ ብር እንደላከው እንደዛ አዎ።
ትመጣና የብር ምልክቷን ነክተህ deposit ሳይሆን ግን withdrawal ነው የምታደርገው።
okay deposit operation type ኡ ላይ አዎ ወይ እኔ ይህ- ስልክህን አላሳየህ። እሺ እ እ እ እኔ ስልክህን ላክና
okay እሺ እኔ screen ልላክልሽ እኔ አዎ እሺ።
እሺ።